ሄሎ
ወይ የጠላት ትንሽ አብረሽ ጥለን
እንትን ነበር አካውንት ውስጥ ቼክ አድርግልኝ አንድ እሺ ቆይ ሲስተም ተበላሽቶብን እየሰራን አይደለም እሺ ለዛ ነው አንዴ አሀ ለዛ ነው እንደ አዎ አዎ ለዛ ነው እሺ
ብሩ ተቆረጣት የቆረጠችኝ ጨረሰችኝ እኮ ሳልት ሳያስቀምጥ ማለት ነው እም፣ እም። አንዴ ሲስተም ፌል አድርገው እየተሰራ ነው እሺ አንዴ ትንሽ ታገሰን
መለሰላ ብሩ እ
የተቆረጠብኝ ብር መልስኛላ አዎ አዎ
እሺ እሺ አባቴ እሺ